Frage. Schule? No.
ሄሎ ሄሎ አቤት እ፣ አገኙ የሚፈልጉትን መረጃ
አዎ ገብቼ ነበረ እ፣ አዎ አ- አናገርኳት እንግዲህ ምን አለ ይቅርታ አ- አናገርኳት ገብቼ አግኝቷል እሺ ነበረ።
ይሄ ስልክ ነበር ያስመዘገቡት እ?
ይሄ ስልክ ነበር ያመ- ያስመዘገቡት አይ አሁን sales ዋ ጋር sales ነች አይደል ማለት ነው ያናገርኳት አይደል አ ታች ground ላይ አዎ ልክ ነው ሌላ ስልክ ነው የሰጠሁት እሺ እሺ
እ- text አድርጉልኝ ላላነሳ እችላለሁ ስልክ አሃ text እናርግሎት text ነው ሌላ የምታደርጉልኝ ስልክ አሉት ግን እንዴ ከአስራ ሶስት ውጪ hello እ?
ይቅርታ ሌላ ስልክ አሉት ከአስራ ሶስት ውጪ